ጤና ይስጥልኝ ድሮጋ ልርዳ
አንድ መድኃኒት ፈልጌ ነበር እና ለቡ ያለው branch የለም ብለውኝ በቴሌግራም ልኬ ነበር።
ምን መድኃኒት ነው?
እ በቴሌግራም ላክልሽ prescription ኑ እሺ ምን ላይ ልላከው?
ስልክሽን እ፣ ቆይ እ።
ዜሮ ዘጠኝ
አስራ አንድ
ዜሮ ዘጠኝ አስራ አንድ ሰባ ስምንት ሰባ ስምንት ዘጠና አንድ ዘጠና አንድ ዜሮ ዜሮ እሺ ሀይልሻለሁ በቃ ቴሌግራም ላይ